Catalán ha inililaga irregular, disculpe
ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ምስክሬው አላሸት ነው።
አዎ አዎ፣
ከወዳ ቤክል ማኑፋክቸሪንግ ነው የሚደውልልን።
እሺ እሺ
በ senior accountant አለን ላይ ምስክር
እሺ፣ በ senior accountant apply አድርገህ ነበር
አዎ አመልክቼ ነበር። አዎ
እና ሰኞ የጽሁፍ ስላለ ሰኞ ስምንት ሰዓት ላይ
እሺ የ- የጽሁፍ ፈተና አለን።
እሺ እሺ። የት እና አካባቢ ነው?
አድራሻው አ፣ ለቡ መብራት አርሴማ ቤተክርስቲያን ፊት ለፊት።
እሺ፣ አመሰግናለሁ። እሺ።
እሺ፣ ግልጽ ነዋ።
አዎ አዎ፣ የ- የጽሁፍ ፈተና ነው
የጽሁፍ ፈተና። እሺ፣ ስምንት ሰዓት ላይ።
ሰኞ ስምንት ሰዓት አዎ። እሺ፣ ለቡ መብራት አርሴማ ቤተክርስቲያን ፊት ለፊት።
እሺ እሺ፣ አመሰግናለሁ። እሺ